hello hello
ሰላም፣ እንዴት ዋሉ?
እንዴት ናችሁ?
እግዚአብሔር
የ- የመሸቱ ነው ይሄ ስልክ የ Donkey Tube
አዎ፣ Donkey Tube ላይ ነው።
እና የዋይ መረጃ ፈልጌ ነበር። በኦንላይን ለመማር ፈልጌ የትምህርት YouTube ይቻላል። እሺ፣ ይቻላል።
እና እኔ ምን ማድረግ እንዳለብኝ ለማገኘት ፈልጌ ነበረ።
hello አቤት አይሰማም
ልንገርህና እ እ? hello ስልክ እየጠራ ነው እኮ። hello
አይሰማም
ይሰማል፣ ግን ከኋላ ስልክ ድምፅ ነበረ። ለዛ ነው።
እ እሺ በቃ ይዘጋል እሱ ይዘጋል። እና የሆነ እኔ በኦንላይን ለመማር ምን ማድረግ እንዳለብኝ እ እ?
ስለ ትምህርት አፈጣጠር ልንገርህና እ?
ከዛ ለመዝግቦ ትምህርቱ የሚሰጠው በሳምንት ለሶስት ቀን ነው። ማክሰኞ፣ ሐሙስ፣ ቅዳሜ።
ማክሰኞ፣ ሐሙስ፣ ቅዳሜ እ?
አዎ፣ ቪዲዮ link ለምንልክሎት እ?
ቪዲዮ link ለምንልክሎት
አ እሺ ኮሜዲያን እሸቱ ያስተማረውን ቪዲዮ link እንልክሎታለን። እሱን እየተከታተሉ ትምህርት መውሰድ ይችላሉ ማለት ነው። link የሚያገለግለው ለሀያ አራት ሰዓት ብቻ ነው። ከሀያ አራት ሰዓት በኋላ link ይጠፋል ማለት ነው።
ሀያ አራት ሰዓት ሙሉ ይሰራል ማለት ነው። ማክሰኞ፣ ሐሙስና አርቡ ነው ቅዳሜ ነው አይደል?
ቅዳሜ አዎ።
እና በዛን ሰዓት ሙሉ ቀን ሰኞ ማለት ሰኞ ከኮሜዲያን እሸቱ ጋር ወደ meeting ይኖራል። ጥያቄዎችን ማቅረብ ትችላላችሁ። ምሽት ነው ከዛ የሚሰጠው የኔ ወንድም።
በቪዲዮ ነው ማለት ነው መማር የምችለው። እም፣ አዎ፣ የተረዳ ቪዲዮ ነው።
እም።
መከታተል ይችላሉ።
አ፣ እሺ እንዴት ነው ክፍያው? እስከ
አጠቃላይ ትምህርት የሚሰጠው
እም፣ ሀያ ሰዓት ነው ኮርሱ። ክፍያችን አስራ አምስት ሺህ ነው።
በሀያ ሰባት
አጠቃላይ ትምህርት የሚሰ- የሚይዘው ሰዓት ሀያ ሰዓት ነው። ክፍያችን አስራ አምስት ሺህ ነው።
እም፣ እሺ በቃ በዚህ ስልክ አገኛቸዋለሁ ብደውል።
ይቻላል ነው።
እሺ ታንኪ